ሄሎ፣ ጤና ይስጥልኝ። በሽቱ ቤት
እስኪ ቤት አስር ኮለብልኝ
እሺ፣
አስራ ሁለት ስልሳ ሰባት እ
አስራ ሁለት ስልሳ ሰባት እሺ፣
ሰላሳ ዘጠኝ ሀያ ሶስት
ሁለት መቶ ስልሳ ብር አለው።
ሁለት መቶ ስልሳ ብር አዎ
ማን ጥሎኝ ነው?
እ ማን የጣለኝ?
ማነው የጣለኝ?
እ
ኦሎምፒክ አ ኦሎምፒክ ዲ አ፣ ኦሎምፒክ ዲ አ ኦሎምፒክ ሊዮን አ?
አ
ኦሎምፒክ ሊዮን
እኮ እሱ እና ሞንትፔሌር
አ ሁለት ነው።
እኮ እነሱ ማለት ነው። game ኡ የሁለት ሰው ጨዋታ አይደል እንዴ?
okay ሞንትፔሌር እና ኦሎምፒክ ማርሴል አዎ ነው።
አዎ፣ የእነሱ ጨዋታ ነው።
አቻ ነው ወጡ።
እ
አቻ ነው።
አላየሁትም። ሊያው አንተ ከሜዳ ውጭ ስልሳ ሰባት እ
አስራ ሁለት ስልሳ ሰባት ሌላ ነው ይሄ።
አ እሺ
ሀያ ሰባት ሀያ ሰባት
አስራ ሁለት ስልሳ ሰባት ሀያ ሰባት ዘጠና እሺ ስድስት
ሀያ ሰባት
ዘጠና ስድስት
አንድ ሺህ ሁለት መቶ ብር አለው ይሄ።
አንድ ሺህ ሁለት መቶ ብር
ማን የጣል ይበላል?
ሄሎ አንታሊ አንታሊ አፖር
አንታራ ስፖርት አንተ ደስ እሰይ በይ ደህና ዋል።
እሺ፣ እናመሰግናለን።